hel- hel- Hello.
እሺ።
ያስጥልን።
መስለን
እግዚአብሔር ይመስገን። ምን ልታዘዝ?
ኧረ የሆነ text ደርሶኝ ነው እሱን ለ- ለማወቅ ነው።
እሺ፣ text ኡ ምንድን ነው? ቴሌቪዥን game ነው።
እ?
game ያውቃሉ?
አዎ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
እሺ
ከዛ ሰባ ቁጥር ይጫኑና አማርኛ ያድርጉት ቋንቋው።
እሺ ሶስት ቁጥር ላይ መጫወት የሚል ይመጣል።
እሺ
ጥያቄና መልስና እድሎን ይሞክሩ የሚል
okay
ጥያቄና መልስ ሁለት ቁጥር ላይ coin ይገዛሉ።
አ
ከሁለት ብር ጀምሮ አለ።
ኦኬ
ከዛ ደግሞ አንድ ቁጥር ላይ ይመዘገቡና እሺ እንትን ይሰጠውታል፣ ትኬት ይገባለታል።
ኦኬ ትኬቱ ደግሞ የመጫወቻ መጫወቻ ማለት ነው።
okay ገባ ገባ እሺ
ኦኬ እሺ